ሄሎ
ሄሎ አቤት፣ ሰላም ጤና ይስጥልኝ። ፍሊንትስቶን ሆምስ።
እሺ ከፍሊንትስቶን ነው የደወል- የደወልከው?
አዎ እሺ እኔ ወንድሜ ይኸውልህ አክሲዮን ልንገዛ ነበር በል እሺ።
ግን ባንክ የለም የእናንተ አክሲዮን የቱ ጋ ነው የቱ ጋ ነው የሄዱት እርስዎ? እዚህ አዲስ አበባ።
የት ባንክ ነው ያንተ? ወደ ሽሮ ሜዳ ነን እኛ አዲስ አበባ ሆነ።
እሺ እንደዛ ከሆነ አንድ ከአምስት ደቂቃ በኋላ ልደውልዎት።
እሺ የትኛው ባንክ ነው ያለው?
እዛው ማለት ሽሮ ሜ- ወደ ሌላ ይኸውልህ ወደ ሌላም ሄደን እንድንገዛ የትኛው ባንክ ነው ያለው? ፈልግ ህጻኗ ተነሳች።
እሺ እንደ- እሺ አንድ አምስት ደቂቃ ይ- ይቆዩትና እዛ አካባቢ ያሉትን ባንኮችን ደውለን እናሳውቀው።
እሺ እሺ